ጤና ይስጥልኝ ማሊማማ
ስድስት መቶ ሺህ ነበረኝ ምን አለ
ስድስት መቶ ሺህ ነበረኝ እና ቲቪቲ ሪቪ ይቅርታ መመድ ድምፆት አይሰማም ድምፆትን ከፍ አድርጉ እሺ
ስድስት መቶ ሺህ ነበረኝ እና እሺ መግዛት ፈልጌ ነበር።
ሱሱኪ ኤቭሪ ባንክ እንዴት ነው የሚመቻቸው?
Suzuki Every መግዛት ፈልጌ ነበረ አዎ እና እጄ ላይ ስድስት መቶ ሺህ ነው ያለው።
እኮ ባንክ የምናመቻቸው አራት ነው ሌላውን አንድ ሚሊዮን cash ነው እመቤት ወይም ደግሞ Renault Kangoo Renault Kangoo በስድስት መቶ ሺህ Renault Kangoo ወስደው አራት መቶ ሺህ ባንክ እናመቻችሉታለን
Renault Kangoo ምን አይነት መኪና ነው?
መ- ቴሌግራማችን ላይ ፖስተነዋል ማኒባባ dot net ላይ ገብተው ይዩት
እሺ እናቴ አመሰግናለሁ።
እሺ
ዛቄ ቡካ ታስለኝ ማለት ነው